አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል በአሊ ሁሴንና በገሞራው ኃይሉ ገብረ ዮሐንስ የቀረቡ ዝግጅቶችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ይቅርታ፣ አዎ ይቅርታ፣ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የሕፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲትራንያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም። አቤት አቤት አቤት ከወያኔ ሳንጃ ግድያም ግርፋት ከሚያፈሰውም ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ልባችንን ወጋው ሆኖ ልርፍ እለት አዎ ልባችንን ልባችንን ወጋው ሆኖ ልርፍ እለት እኮ ከወያኔ ይበልጥ እኛ የተጎዳ ነው። በተማሩ ውሾች አድርባይ ልክስክስ በከርሳ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም፣ ጣለ፣ አረዳ፣ ታረደ፣ ቢላም አቀበለ፣ ተሸማም፣ ነጠቀ፣ ቅርጫ ተካፈለ። እጅና እግሮቹ በንጹሐኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እናም ይቅርታ ጠይቁ። ሆኖ እስከተገኘም የወያኔ ሽበጥ መወርወያ ፎጣ መጠየቁ አይቀርም። ይህ ጨለማ ገፎ ብሩህ ቀን ሲመጣ ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን ልጠየቅ። እናንተ እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝብ ጎን ቁሙ። አሁን ነው ሰዓቱ። ከፈኑ የጅብ ቆዳ ከፈኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ መሸሽ ነው። ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከሚሉት አረምን አይን አውጣ። ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠየቅ፣ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አብሮ ከመቃጠል ኧረ ይቅርታ ጠይቁ፣ ይቅርታ ጠይቁ። አሁን ነው ሰዓቱ። ፈጥናችሁ አምልጡ ከወያኔ ጉያ ሳይነጋ ለሊቱ። በጊዜው ከሆነ በበደሉ ሰዓት ህዝብ መሐሪ ነው። አዎ ህዝብ መሐሪ ነው። ይቅርታ ይቀበላል፣ አይፈጽምም ቅጣት። እናም ይቅርታ ጠይቁ። በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ፣ ከህዝብ ጎን አብ- አብሩ፣ አብራችሁ ይሳሉ። አሁን ነው ጊዜያችሁ። ከአእምሯችሁ መፋቅ ወያኔን ማስወገድ፣ ይቅርታ ብላችሁ ከህዝብ ጎን መቆም፣ ከህዝቡ መዛመድ። አንድ ሜትር ተኩል ክብ ሳይሆን ገመድ አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጠፍቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ሰዎች ይቅርታ ብትሉ ማን ነው የሚሰማ? ይቅርታ ጠይቁ። አሁ ይቅርታ እንጠየቅ። ይልቅስ ጨለማ ሳይጠፋ ሳይነጋ ሌሊቱ ይቅርታ ጠይቁ። አሁን ነው ሰዓቱ። እየታገልን ሞተን ሞተንም እየታገልን ቤሳፎ ወያኔን ከአፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ ኧረ ኧረ ያሳፍራል። ያኔ ያኔማ አይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ። እናም ይቅርታ ጠይቁ። አዎ ይቅርታ እንጠየቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ? ይቅርታ እንጠየቅ። አዎ ይቅርታ ጠይቁ።
አሜሪካን፣ ጀርመን፣ ፈረንሳይ፣ ሮም ኢትዮጵያን የሚያስቅ በዓለም ላይ የለም። ወረደ ነው ወረደ ነው ከውጭ ሀገር እሸት ከውጭ ሀገር እሸት የሀገር ጮርቃ ይሻል የሀገር ጮርቃ ይሻል የሀገር ጮርቃ ይሻል ሲወጡ ሲገቡ እንደ ለሊት ይሻል ረዶ ረደኑ
Thank you.
ዜሮ ፊታውራሪ በኃይሉ ገሞራው በዓለማችን ውስጥ እውነት የሚመስሉ ግን በሀቅ ያይደሉ በየቦታውና በየጊዜው ብዙ መገለጢጣውያን ኩነቶች መኖራቸውን የሚያገናዝብ ግጥም መንደርደሪያ ድርሰትን በተለያዩ መልኮቹና ገልጾቹ ግጥም፣ ልቦለድ፣ ታሪክ፣ ቲያትሮን፣ ቅኔ እያዘጋጁ ማቅረቡ ባልከፋና ባላስቸገረም ነበር። ስነ ጽሑፋዊ መዋቅሩን ማለቴ ነው። አዝሎ የሚያመጣው ሐሳባዊ ይዘቱ ግን ጣጣ እየፈጠረና ከሰዎችም ጋር እያናቆረ አስቸግሯል። በብዙ ደራሲያንም ዘንድ ይህ ችግር እየገፋ ስለመጣባቸው ሌላ አይነት የአቀራረብ ዘዴ መፍጠር ግዴታቸው ሆኗል። በዘመናችን እንደ አማራጭ አድርገው ከሚጠቀሙበት ልዩ ልዩ ዘዴዎቻቸው ውስጥ የድርሰታቸውን ጭብጥ ከሰዎች ክልል ወጣ በማድረግ ከእንስሳትና ከእጽዋት ወይም ደግሞ ከጥቃቅን ፍጥረታትና ከረቂቃን ሐሳቦች ጋር በተያያዙ ጉዳዮች ላይ በመነሳት ድርሰታቸውን ይከይናሉ። ይችም ግጥም የዚህ አይነቱ ነጸብራቅ ብልጭታ ናት። በተለይም የዚህ ቋንቋ ተጠቃሚ ከፊሉ ከጊዜ ወደ ጊዜ እየመረረ በሚመጣው ችግሩ የተነሳ ሆድ የሚብሰው በመሆኑ ድርሰቶችን የሚተረጉመው አንጻራዊ በማድረግ ነው። በተለይም ለዘመናት ያለ ሐሳብ እያሰቡ የኖሩባት ጥቅማዊ ጥገታቸው የምትነጥፍባቸው ቀን የተቃረበ የሚመስላቸው ጥቂት ሰዎች የየድርሰቱን ሁሉ መልእክታዊ ጭብጥ ከግል ራሳቸው ውስጣዊ ጭንቀት ጋር እያዛመዱ ብዕር በጨበጠ ወገናቸው ላይ ማፍጠጥ ብቻ ሳይሆን ማጉረጥም እንደቀጠሉ ናቸው። ወደድንም ጠላንም የአብዛኞቻችን አዝማሚያ በልዩ ልዩ ግለኛ ምክንያቶቻችን አነሳሽነት ይህን አይነት ባህሪ ይዞ ይገኛል። ጸሐፊዎች ደግሞ በበኩላቸው ድርሰታቸውን ሲከይኑ ይህን ጭብጥ በመጣፌ እገሌ ይታሰበኝ፣ ያኮርፈኝ፣ ያዝንብኝ፣ ያጎርጥብኝ ወይም ይጣላኝ ይሆናል በሚሉ ይሉኝታዎች ተገደው አይደለም የሚኖሩበት ማህበረሰብ የሚተነፍሰውን አጠቃላይ እስትንፋስ አዳምጠው ልባዊ ትርታውን መዝግበው በየዕለቱ የሚያደርገውንና የሚያጋጥመውን ተመልክተው ግለሰቡ ከማህበረሰቡ ማህበረሰቡም ከግለሰቡ ጋር ከሚያደርገው ግንኙነት ኩነቶች ትኩረት ላይ ተነስተው ባደረባቸው መንፈስ የሚጽፉት ድርሰት ስለሆነ አብዛኛውን ጊዜ የውዴታ ሳይሆን ከውስጣቸው ገንፍሎ በሚወጣ ግዴታ የውጥር ተይዘው ነው። ይህም በመሆኑ ከራሳቸው ድክመት በመነጨ ስሜት በሚያጎርጡባቸው ሆነ በሚዝቱባቸው ሰዎች ላይ ምንም አይነት ደንታ የላቸውም። በሚፎክሩባቸው ተቃዋሚዎቻቸው አንጻር በምንም የማያንሱ ደጋፊዎቻቸውም ስለሚኖሩ በሚቃወሟቸው ሰዎች ላይ ያላቸውን ደንታ ቢስነት ይበልጥ ከማጠንከር አልፎ ያጎለብተዋል። የሚገርመው ግን በዚህ አይነቱ ውጥረትም መሃል ቢሆን ዥረቷ ጽነ ጽሑፍ ሰተት ትኮለል ብላ መፍሰሷን አላቋረጠችም። በእርግጥም ምንጭሽ አይድረቅ፣ ይለምልም፣ ይደግ፣ ይመንደግ የሚሏት ናት። ይህች ዘመናዊ ግጥም በይዘቷ ለየት ያለች ናት። ግጥማዊ መዋቅሩ ከወትሮው የተለየ አመራር የለውም። ልዩ ያሰኛት የያዘችው ጭብጥ ነው። በእንደዚህ አይነቱ ርዕስ መጽሐፍ የተዘወተረ አይደለም። ከኢትዮጵያዊ የቅኔ አጻጻፍ ባህሪያት ጋር የተላመደ አንባቢ ሁሉ የሚደናገረው አይመስለኝም። ወርቁ ቢያመልጠው ሰሙ አያመልጠውምና ከሰዎች ጋር በቀጥታ ከተያያዘ ጉዳይ ላይ በመነሳት ላለመጻፍ የቀረበች ቀላል አማራጭ ናት። ዝቋላንም ሆነ መቅደላን ማዊጨውንም ሆነ ምጽዋን ጭምር አታነሳም። ሙጀሌን ሆነ ትኋንን ጃርትንም ሆነ በጋንሳን አትጠቅስም። አያንቶኔ እንደተቀኘው ስለ ድስትም ሆነ ስለ ምጣድ አታወራም። አጠቃላይ ስሪቷ ዜሮ በሚለው ጽንሰ ሀሳብ አውድ ላይ የሚሽከረከር ነው። እንደሚታወቀው ዜሮ ቁጥር ነው ወይ የሚለው አብይ ጥያቄ የመሬቱን ያህል እድሜ ያለው ጥንታዊ ጥያቄ ነው። በየዘመኑ የተነሱ ምሁራነ ቀመር ሁሉ መልስ ለመስጠት ጥረት ያላደረጉ አይገኙም። መልስ የማግኘቱ ሙከራ ይጧጧፍ እንጂ እስከዚህኛው ዘመን ድረስ የጠራና የነጠረ መልስ አላገኘም። የሚደንቀው በኢትዮጵያዊው የአሃዝ ይዘት ውስጥ ዜሮ ከነቅርጹም ሆነ ከነስያሜው ጭምር የለም። ይህን አስመልክተው ፈረንጆቹ ሳይቀሩ an absent an absent category በማለት ጽፈውበታል። ሰለጠንን የሚሉትና በብዛትም የሚጠቀሙበት አውሮፓውያን በአረቦች አማካይነት ከህንድ ያስመጡት በመካከለኛው ክፍለ ዘመን ነው። ወረቀትና ብዕርን እንደ ከበሮና ጸናጽል ይዞ ቀለሜዋን በተለያዩ ቅላጼዎች ሲዘፍን የኖረ ተማሪ ሁሉ ዜሮን ሳያገላብጥ ያለፈ አይገኝም። በተለይም በምሁራኑ ዘንድ ምስጢረ ዜሮ ሲወርድ ሲወጣ፣ ሲወድቅ ሲነሳ፣ ሲረግብ ሲከር እንደኖረ የታወቀ ነው። እንዲያርገው ሲያሽበደብሉት ይኖሩ እንጂ አጭር ያያ ዜሮ አሁንም ቢሆን ምስጢሬን አልገልጥም ብሎ በአሻፈረኝነት እንዳለ ነው። ዜሮን ግልጽ በሆነው ገጽታዊ አገልግሎት የማያደንቀውም ሆነ የማያመሰግነው የለም። በሂሳባዊ የስሌት ተግባር ላይ የሚያበረክተውን አስተዋጽኦ ማንም ሊክደው አይችልም። ዩኒቨርሳላዊ ሆኖ በ international ደረጃ ተቀባይነት አግኝቶ ማገልገል መቻሉ ብቻ ሊያኮራውም ይገባል። ከዚህም አልፎ ረቂቃንና ደቂቃን ለሆኑ መለኪያዎችና ስሌቶች ከፍተኛ አገልግሎቶች ለመስጠት በመቻሉ ባለውለታነቱ ቀላል አይደለም። በእነዚህና በመሳሰሉ ባህሪያቶቹ ሁሉ ሲታወስም ይኖራል። ይሁን እንጂ በዓለማችን ላይ ያለ ነገር ሁሉ በተለያየ መጠን የራሱና የግሉ የሆኑ ድክመቶች እንደማያጡት ባህሪያዊ ግዴታ በመሆኑ አጭሬ ዜሮ ከላይ በተጠቀሱት ብርቱ ጎኖች አንጻርም ደካማ ጎኖች አሉት። ሆነ ብሎ የሚንሸዋረር ደራሲ ደግሞ አልሚ ሂስን ለመጠቆም ሲል ከብርቱ ጎኖች ይልቅ ደካማ ጎኖች ላይ ያጨነቁራል። ነገሩ ለክፋት አይደለም። ይህ ነገርህ ጥሩ አይደለምና ተው ይቅርብህ ብሎ ለመምከር ነው። ይህ እስከሆነም ድረስ ማስፎከር አይኖርበትም። መቼም ቢሆን ይህ ግጥም ስለ ዜሮ ሕልውና ምንነት ብቻ ታስቦ ተጻፈ ብሎ ሙሉ በሙሉ የሚያም ሕሊና ይኖራል ማለት ያስቸግር ይሆናል። በእርግጥም ይህ ጥርጣሬ ምክንያታዊ ነው። ምንም ያህል የመጽሐፍ ነጻነት ያን መጠነ ይዘት ቢያዝናናም የትኛውም ደራሲ ቢሆን ያለ አንዳች ተልእኮ በአንድ ተራ ነገር ላይ ተነስቶ እንበለ መንስኤ ሲጭር አይውልም። ምስጢራዊ ተልእኮ የለኝምና ምክንያቴን ልናገር። በዘመናችን በየትኛውም ዓለማዊ ክፍል እጅግ አምጾ ያስቸገረ አንድ ባህሪ አለ። በዚህ ልዩ ባህሪያዊ ክስተት ላይ ዘመቻ ለማድረግ በቲያትርና በልብ ወለድ ታሪክ ሳይቀር አያሌ ዝግጅቶች እያደረግኩ ነው። መጠነ ይዘቱና እንዲሁም መልካዊ አይነቱ ይለያይ እንጂ በብዙዎቻችን ፍጡራን ላይ በጉልህ ይነበባል። የራሱ ሆድ ከሌላው ሆድ ብሶበት ትልቁ ዓሣ ትንሹን ዓሣ ይውጠዋል የሚባለው ሊቅ ነው። egoism ከሌሎች አብልጦ ስለ ግል ብቻ ማሰብ፣ አፍቅሮ ርዕስ፣ ሌላውን ቀድሜ ልገኝ ባይነት ምድራችንን ከየትኛውም ችግሮቿና ፈተናዎቿ ይልቅ በዚህ ባለንበት ክፍለ ዘመን እጅግ በጥብጦ ካስመረራት ገጠመኞች ዋነኛውና ተቀዳሚው egoism አፍቅሮ ርዕስ ነው። ይህ ልዩ የችግር ገጠመኟ በኢምፔሪያሊስቶች፣ በኒዮ ኮሎኒያሊስቶች፣ በካፒታሊስቶች ዕለታዊ ድርጊቶች አማካይነት ይበልጥ ገዝፎና ጎልቶ ይታያል። ለግል ልዕልና መንሰፍሰፍ፣ በአፍቅሮ ርዕስ መንገብገብ፣ በአምልኮኒነት መንጦልጦል ሀያላን መንግስታትን ሳይቀር ምርኮ አስገብቶ በአምስቱም በሐውርት ውስጥ በሚሊዮኖች የሚቆጠሩ ንጹሐን ህዝቦችን ሰልክቷል። ይህን አባባል ለማስረገጥ ዝርዝር ማስረጃ ማቅረብ አስፈላጊ አይመስለኝም። በአንጻሩ ግን ይህ ጸረ ሰብአዊነት የሆነ አፍቅሮ ርዕስ ለአንዴም ለምን ጊዜም ከተገቢ ጎልጎታው ተቀብሮ እንዲቀር ድባቅ የሚመታበት ዘዴ ተገኝቶ እንዲጠፋ የሚቻልበት ሁኔታ ቢኖር ምድራችንም ሆነች ነዋሪዎች ሰዎቿ መለስተኛ እፎይታን በተቀዳጁ ነበር። ያ ሁኔታ ሊፈጠር ባለመቻሉም ጭራቁ አፍቅሮ ርዕስ በፈጠረው ግርግር ምድራዊ አየራችን ሳይቀር በኒውክሌር መርዝ ተበክሏል። ምድራዊ ውሃችን በተለያዩ chemicals ተመርዟል። ምድራዊ ተክሎቻችንም በተመሳሳይ ምክንያቶች ታማሚዎች ሆነው የተፈጥሮ ጣዕማቸውን ስተዋል። የተፈጥሮ እድገታቸውን አምክነዋል። የተፈጥሮ በረከትነታቸውን ነፍገዋል። በአፍቅሮ ርዕስ የተነሳ የዳቦ መጋገሪያ የነበሩ ስፍራዎች ወደ ጥይት ማምረቻ ፋብሪካነት ተቀይረዋል። ለሰላምና ለነጻነት የቆምኩ ነኝ ባይ ሳይቀር የጦር ኢንዱስትሪዎቹን አስፋፍቶ ጦርነት በሚጫሩበት ቦታዎች ሁሉ የመሳሪያ ንግዱን ገበያ ያጧጥፏል። ባለፎረፎር ማጥፊያ ፋብሪካው በሌላ ቅርንጫፍ ፋብሪካው አማካይነት ጸጉር ማለስለሻ በሚለው የቅባት ኢንዱስትሪው አማካይነት ፎረፎር ወለድ የሆነ ኬሚካል ጨምሮ ሌላኛውን ፋብሪካውን የሚያዳብርበት የቅባት ምርት ያመርታል። የተሽከርካሪ ጎማዎች አምራች የሆነው ባለ ንብረት ከመንገድ ሰራተኛ ድርጅት ባለስልጣን ጋር ተሻርኮ ተሽከርካሪ ጎማዎችን ያለ ዕድሜያቸው ሊቀጭ የሚያስችል ልዩ የአስፋልት መስሪያ ኬሚካል እንዲቀመምበት ያስደርጋል። ዘርዝሮ የሚዘልቁት አይደለምና በአጭሩ መጠቋቆሙ ብቻ ይበቃል። አፍቅሮ ርዕስ በዘመናችን ውስጥ ያልፈጸመው ደባ የለም። ታዲያ እኮ እንዲያው የመንሰፍሰፍ ባህሪ ሆኖ እንጂ ማንኛውም ነገር ከልኩም ያልፍ አይደለም። እንዲያውም አለመጠን መንሰፍሰፍ አደገኛ ጭምር ነው። የሚፈልጉትን ከማሳጣት አልፎ የራስንም ጥሪት እስከ ማሳጣት ያደርሳል። በሀገራችን ለብዙ ዘመናት ሲተረኩ ከኖሩት የቃል ወጎች ውስጥ አብዛኛዎቹ አፍቅሮ ርዕስን በማውገዝ አደገኛነቱን ጭምር ያስተምራሉ። አሳ ጎርጓሪ ዘንዶ አወጣ፣ የሰው ፈላጊ የራሱን አጣ ከሚለው ዘይቤያዊ አነጋገር አንስቶ እስከ አጫጭር ታሪኮችና ተረቶች ያሉ ሁሉ ይህንኑ ጉዳይ አበክረው የሚያስተምሩ ናቸው። ከመሰል ታሪኮች አንዱን ልጥቀስ። ሴትና ዶሮ። አንዲት ሴትዮ በየቀኑ አንዳንድ እንቁላል የምትጥልላት አንዲት ዶሮ ነበረቻት። ሴትዮዋም አይበቃኝም በማለት በየቀኑ ሁለት ሁለት እንቁላሎች እንድትጥልላት ተመኝታ በፊት ከምትሰጣት ሁለት እጥፍ ስንዴ ትሰጣት ጀመር። ዶሮዋ ግን ያለመጠን ወፈረችና እንኳንስ ሁለት ሁለት መውለድ ይቅርና እስከ አንዱም መውለዷን ተወች። አልጠግባይ ሲተፋ ያድራል እንዲሉ የራስን መጠነ ክሂል አልፈው በመሄድ ለትርፍ በመስገብገብ የሌሎችንም ድርሻ ለማጋበስ በግንባር የሚሽቀዳደሙ ሁሉ ለሚመኙት እሴት በቂ አቅም ስለማይኖራቸው ትርፋቸው ቅሌት ብቻ ነው። አሳ ለማግኘት ሲሯሯጥ ዘንዶ ያጋጠመው አልጠግባይ ያ አሳሽ እጁ ሳይጎመድበት ይቀር ይሆን? በዚች ግጥማዊ እትም ውስጥ የገዘፈ ሐሳብ በተዘዋዋሪ መንገድ የሚገልጸው ቁም ነገር ይህንኑ የእኔ ብቻ ልቅደም ባይነትን አደገኛ ዝንባሌ ኢሰብአዊ ባህሪ ነው። በዜሮ ምንነት ላይ የሚታይ ሁለተኛ ገጽታዊ ድክመት የዚህ አደገኛ አዝማሚያ ጥሩ ምሳሌ ነው። ዜሮ የምንታዊ ባህሪያት ሁለንታዊ ነጸብራቅ ነው። በተራ አተናተን ጥያቄ ቁጥር ነው ወይ የሚል ዜሮ ነክ መጠይቅ ቢቀርብ መልሱ አዎንታም አሉታ ነው። ይህንን ድርብ ምላሽ ለመግለጽም በግጥሙ ውስጥ የሚከተለው አይነት መልስ አዘል አርኬ ሰፍሮ ይገኛል። ስፍራው ነው ብለዋል የዜሮ ወሳኙ የቀመር ሊቃውንት ለዓለም ሕዝብ ሲናኙ ለአገልግሎት ሲውል ሊጠቅም የሚችል ድህረ ቀመር እንጂ ቅድመ ቁጥር አይደለም። ስለዚህም ዜሮ ፊት አውራሪ አይሆንም። ይህ አባባል ቀላልና ግልጽም ነው። የዜሮን እሴታዊ ምንነት የሚወስነው በአስተላለፍ ቁጥራዊ ምዳቤው ላይ የሚኖረው ስፍራ ነው። ምንጊዜም ቢሆን ጉልህ የሆነ ጥቅምና ከፍተኛ እሴት ሊኖረው የሚችለው መደበኛ አሃዝ ቁጥርን ተከትሎ በድህረ ቀመርነት ሲገባ ነው። ይህ እንግዲህ ዜሮ ቁጥር ነው ወይ ለሚለው መሰረታዊ ጥያቄ አዎንታዊ መልሱ መሆኑ ነው። በአንጻሩ ደግሞ ከላይ በተጠቀሱት ምክንያቶች በመቀናጣት ዘሎ ቅድመ ቀመርን ማለትም አሃዝ ቁጥርን ከቀዳሚ መደበኛነቱ አስወግዶና ገፍቶ ጥሎ ቢገባ የቀረበው ጥያቄ አሉታዊ መልስ የሚሰጥ ሲሆን በዚህም ድርጊቱ እንበለ ውጤትና እሴት የሚራወጥ ከሳራ ስዕልና እንደ ክቦሽ ቅርጻዊ ይዘቱም እንዲያው ዝም ብሎ እየተድቦለቦለ የሚሽከረከር ቦታ ፈጅ ጎማኛ ጫጭሮች ነው። ስለዚህ ነው ግራነኝ እያለ በግራ ከገባ ረከሰ ይሏል ያዜሮ ገለባ የሚል ግጥማዊ ይዘት በምክር እንዲሰፍ የተደረገው። ሌላው አዎንታዊ መልስ ደግሞ ዲያሌክቲካዊ ባህሪው ነው። ዜሮ በተለያዩ አገባቦች ላይ የቁጥርነት ሁኔታን ያሳያል። ጥቃቅንና ደቃቅ በሆኑ የሚሊም ይዞታዎች ላይ ዜሮ ቁም ነገራዊ አገልግሎቶች አሉት። ዘመን ስንመዘግብ 10 08 89 ብለን እንጽፋለን። እዚህ ላይ 08 የተጻፈው ባለ ሁለት ነጠብጣብ አጻጻፍ ይዘት ያለው የ12 ወራት ቀላጤ ምትካዊ እንደራሴ ሲሆን ዜሮው በተለይ አንድ የሚለውን የ12 ወራት ክፋይ የሚያሳይ ነው። ለአጻጻፍ አመቺ ይሆናል ተብሎ የቀረበ እንጂ ዜሮ ስምንቱ ዜሮ እሴት ኖሮት አይደለም። በተመሳሳይ አሰራርም አንድን ዕለት በ24 ሰዓታት መድበን ዝርዝሩን በሴኮንድና በደቂቃዎች ስንከፋፍል በዜሮ እንጠቀማለን። ለምሳሌ 15 05 58 ብለን ስንጽፍ ልክ እንደ ዓመት ዘገባችን አይነት ዜሮን ከአሃዝ ቁጥር አስቀድመን ካስገባን የሰዓት ወይም የደቂቃ ወይም የሴኮንድ ክፋይ መሆኑን ብቻ ለማሳየት የምንጠቀምበት ምልክታዊ ዘዴ ነው። ዜሮ አምስት ላይ ያለው ዜሮ ከስልሳ ደቂቃዎች ውስጥ አምስት መነሳቱን የሚያመለክት ነው። በጥቃቅን ይዘቶች ላይ የሚከናወኑ የሚሊም መለኪያዎችም ነጥቦችን በማስቀደም የሚሰፍሩ ዜሮዎችም ከሞላ ጎደል የሚኖራቸው አገልግሎት ከዚህ በላይ ለተዘረዘረው አይነት ነው። አለበለዚያ ሰዓቶች ስንጽፍ በቁጥሮች እንጠቀማለን፣ በሰዓቶች አቆጣጠር ውስጥም ዜሮን እንጠቀማለን። ስለዚህም ዜሮም ቁጥር ነው የሚል መላምታዊ ያገላለጽ ስርዓት ተጠቅመን በደፈናው ዜሮ ቁጥር ነው የሚል ውሳኔ ተንደርድሮ ከመስጠት መቆጠብ ይኖርብናል። የቅኔ መሰረታዊ እውቀት ያለው አንባቢ የዚህን ግጥማዊ ይዘት በላልቶ በአፋጣኝ መረዳት ይችላል። ይህንን አመቺ ሁኔታ የሚፈጥርለት የዜሮ አወዛጋቢ ትርጉም ፍቺ ነው። በእኛ ቋንቋ አሃዛዊ ይዘት ውስጥ ዜሮ የሚሉት ስዕለ አሃዝ ጥንቱንም የለም። ዜሮ የያዘው ጽንሰ ሐሳብ ግን በቋንቋችን አለ። አልቦ፣ ምንም፣ ቀለበት እያል በየአጋጣሚው ሁሉ የምንጠቀምበት አባባል ነው። ዜሮ ድህረ አሃዝ እስካልገባ ድረስ እሴትነቱ ብቻ ሳይሆን ጠቃሚነቱም አይታወቅም። በአሃዝነት ተመዝግቦ በኦፊሴል ተቀባይነት ባገኘባቸው አገሮች ውስጥም ቢሆን በነጠላ ህላዌው ምንም አይነት እሴት የለውም። ዜሮ በመግባቱ የሰራው አንዳች ፋይዳ የለም። ይሁን እንጂ ይህንኑ ዜሮ ከአንድ ቁጥር በስተኋላ ብናስቀምጠው አንድ የነበረውን አስር ያደርገዋል። በተመሳሳይ ሁኔታ አያሌ ዜሮዎችን ከድረ አሃዝ አከታትለን ባስቀመጥን ቁጥር የምናገኘው እሴት እየበዛና እየጨመረ ይሄዳል። አስር፣ መቶ፣ ሺህ። ይህ ክስተት በቅኔያዊ ትይታ ሲታሰብ የብዙ ሐሳቦች መተርጎም ሆኖ እናገኘዋለን። እነ ሞራል፣ እነ ethics፣ እነ ትህትና፣ እነ ወዘተ ረቂቅ በሆነ መነጽር እጅግ ጎልተው ይታዩበታል። ማለትም የአጅሬ ዜሮ ተሽቀዳድሞ ግንባር ላይ በፊት አውራሪነት መገኘት ግብዝነቱን ከማጋለጡ በስተቀር ልቅደም ልቅደም በማለቱ ያገኘው ምንም አይነት ጸጋና እሴት የለም። በአንጻሩ ግን አሃዞችን በትህትናና በሞራል አስቀድሞ እሱም በአትህቶ ርዕስ ተከትሎ በመግባቱ እሴትና ጸጋን ለማግኘት ችሏል። በዚህ አይነት አገባቡም የሚጠቀሙበት ሰዎች ሁሉ እጅግ ያከብሩታል፣ ይሳሱለታልም። የእሱ ቅድመ አሃዝና ድህረ አሃዝ መግባት ያስከተለው መሠረተ ሐሳብን ስንመረምር የልቅደም ባይነት ጀርጃራ ስሜትን ምንነትና ኪሳራነት ጉልህ አድርጎ የሚያሳይ አንጻራዊ ማስረጃ ነው። በእርግጥም ልቅ ደንባይነት ከነጠቅላላ የክስረት ዝግንትሉ ጋር በዜሮ ቅድመ አሃዝ ላይ መግባት ቅልጥጥ ብሎ ታይቷል። ይህም ግልጽ የሆነ ሐቃዊ ማስረጃ ቅኔን መሠረት አድርጎ ለሚከይን ገጣሚ ምቹ ሁኔታን ይፈጥርለታል። የኔም ይችን ግጥም መጽሐፍ ከዚህ የተለየ ሌላ ምክንያት የለውም። ከዚህ አስተሳሰብ ቢጋር ውጭ ግን የግጥምነቱን መንፈስና ተልእኮ በማጣመምና በመጠምዘዝ ሌላ ትርጉም የሚሰጡ ቢኖሩ የራሳቸው ምናባዊ ጉዳይ እንጂ እኔን በጭራሽ አይመለከትም። ምን ያለበት ነው ዝላይ አይሆንለትም የሚባለው? ያን ፍንጥርጥራቸውን ይዘው ከየራሳቸው ሁኔታ ጋር አስጠግተው የተጣመመ ትርጉም ቢሰጡ በእነሱ የእንደዚህ አይነቱ የማሰብ ነጻነታቸው ውስጥ እኔን ምን ያገባኛል? የ egoism ጉዳይ ግን ትንንሾቹን ቀርቶ ግዙፋኑን ዳይናሶሮች ሲጨምር ከስድስት ሚሊዮን ዓመታት በፊት ከገጸ ምድር ላይ ደምስሶ ብን በማድረግ ድራሽ አባታቸውን ያጠፋው የአፍቅሮ ርዕስ ትግል እንደሆነ ይነገራል። እንኳንስ አናናሾቹን ሰዎች ቀርቶ እኔ ካንተ ልብለጥ የሚለው አንጋፋ እኔ ካንተ ልቅደም የሚለው ቀልጣፋ ሳይሆን ይቀራል ወይ ዳይናሶር ያጠፋ እርስ በርስ አጋጅቶ ባጢሙ ያዳፋ። ይችን ግጥም ለዚህ እትም እድል ከመድረሷ በፊት አያሌ ሰዎች በተገኙበት ስብሰባዎች ላይ ከሞቃቱ ሎንዶን አንስቶ እስከ በረዷማው ምድረ ስዊድን ድረስ ደጋግሜ አንብቤያት ነበር። ከአድማጮች ያገኘሁት እንደ ዜሮ ጽንሰ ሐሳብ የተከለሰ ወይም የተበረሰ ወይም የተበወዘ ነበር ማለት ይቻላል። የግጥሙን አጠቃላይ ጭብጥ አንዳንድ ግለሰቦች ባህሪያዊ ዝንባሌ ላይ ለጥፈውታል። ሌሎች ደግሞ በዓለም ላይ ላሉ አንዳንድ የፍልስፍና መምሪያዎች ዳርገውታል። ጥቂቶች ደግሞ ለአንዳንድ ማህበረሰቦች፣ ቡድኖች፣ ባለ ተነፋነፎችንና ባለእጀ ጠባቦችን ድርጅቶችን ራሳቸውን በራሳቸው አስተጫጭተው ራሳቸው በራሳቸው አጋብተዋቸዋል። የቀሩትም ባለአስተያየቶች ጨርጨርን ከእንጨቆረር ማገናኘት የሚችሉ ይመስል ብዙ ታስቧቸዋል። እነዚህ ሁሉ ባለአስተያየት ሰጪዎቼ የመለስኩት አንድ ነበር። ይኸውም ግጥሙ ማንም ይሁን የትም ይኑር ባለሰፍሳፋ ባህሪ ሆኖ አፍቅሮ ርዕስ የሚያስተናግድ እስከሆነ ድረስ ይመለከተዋል የሚል ነበር። እርሶም ቢሆኑ ከዚህ የተለየ ትርጉም ቢሰጡ የእርሶ የግል አስተያየት እንጂ እኔን አይመለከትም። ለሁሉም ግላዊ አስተያየቶን የሚሰነዘሩበት አሻሚ ሐሳብ ያዘለ ግጥም ማግኘቶ መልካም አጋጣሚ ይመስለኛልና ግጥም ዜሮ ፊታውራሪ ይችሎት ባሉበት ደህና መሆኑን የምመኝሎ ወንድሞ ኃይሉ ገብረ ዮሐንስ። ዜሮ ፊት አውራሪ በገሞራው በስሌት የጦፉ ምሁራነ ቀመር ዓመታት የበላ የጋለ ክርክር እንደቀጠሉ አሉ ክርክራቸውን በዜሮ ጥያቄ ከነከናቸውን በሰጥ አገባው ላይ ብዙ ሀቅ ፈሰዋል አላረካምና ዛሬም ቀጥለዋል አጉራህ ጠናኝ ባዩም እዚያው ልክ መንጭቷል ብቻ አልቻለም እንጂ ዜሮን ሊፈነግል የዜሮ ጥያቄ እንደ ጠጠር አለ አልበገር ብሎ አትንኩኝ እያለ ውዥንብር ተረጭቶ ለብዙ ዘመናት ምላሽ አላገኘም ያን ዜሮ ማደፍሮት መርማሪውን ሁሉ አሻፈረኝ ብሎ እንዳሾፈ አለ ዜሮ ድብል ብሎ እንደ አገር የፋደት ጦጣና ገመሎ ተጠየቅ ልጠየቅ በሚለው ውጠራ በዜሮ ጥያቄ በአሃዝ ቆጠራ ቁጥርነቱ ነጥሮ ሐቁ እንዲጠራ ዛሬም እንዳለ ነው ጥያቄው በተራ ክርክሩ ጦፎ ዘመናት ሻገቱ ዜሮ ግን ዜሮ ነው ዛሬም እንደ ጥንቱ ጀንበር ወታ ገባች ዚቁ ሳይፈታ የዜሮ ምንነት ታውቆ ሳይገታ ቀኖች ነግተው መሹ ዜሮ ሳይታወቅ ሐቁ እንዲነጥር ታሽቶ ሳይጨመቅ ዜሮ ምስጢር ሆኖ ዘመናት ነጎዱ ተዳፍኖ እንዳለ ሳይገለጥ ጉዱ ምስኪኑ ያ ዜሮ ተመርምሮ ከልብ ይታወቅ ነበረ ህልውናው በደንብ ቅድመ ቁጥር ሆነ ደግሞም ድህረ ቁጥር ጥልቅ ብሎ ደርሶ ገብቶ ሲደናበር የሚኖረው ጠባይ ከአገልግሎቱ ጋር በስርዓት በጥበብ በልቅ ሲመረመር የታየበት ውጤት አይደለም ተአምር እጹም ቀላልና እጅግ ግልጽ የሆነ ነበረ ውጤቱ ነጥሮ የሰከነ የዜሮ ጥናት ምርት በሁሉ የታመነ እስካሁን ባሳየው የተግባሩ ባህሪ ዜሮ ተመርምሮ የታየበት ጠባይ እንደ ቁጥርነቱ የከሰተው ጉዳይ ቁም ነገርነቱ ተተንትኖ ሲለይ በስተኋላ እንጂ አይደለም ግንባር ላይ በአሃዝ ላይ ሆነ ወይም በነጥብ ላይ ብዙዎች ሊቃውንት የስሌት የቀመር ምሁራን ዓለም የአሃዝ የቁጥር ማቴማቲሽያን ጠቢባን ምህዋር ጋላክሲን ለክተው የሰሩ ተአምር በዜሮ ጥናት ላይ ያቀኙት ቁም ነገር እጹብ ነው ድንቅ ነው የሚያስገርም ሚስጥር ስፍራው ነው ብለዋል የዜሮ ወሳኙ የጥናት ውጤቱን ለዓለም ህዝብ ሲናኙ ቦታው ነው ብለዋል እሴት የሚያስገኘው የዜሮን ምንነት ትርጉም የሚሰጠው የትም ይግባ የትም ዜሮ በተፈጥሮው ቦታው ነው ብለዋል ወሳኙና ፈቺው ለአገልግሎት ሲውል የሚችል ሊጠቅም ድህረ ቀመር እንጂ ቅድመ ቁጥር አይደለም ለዜሮ ስጋ አካል ነጠላወጥ ነፍሱ ደጀንነቱ ነው ቀስቃሽ የመንፈሱ ዜሮ ቁጥር ነው ወይ የሚለው ጥያቄ እንደረበሻል እንዳስካሪ አረቄ ወፈፌ እያረገ እንዳያደባልቄ አንጎል ሲበጠብጥ እንደ ባሻ ስንቄ በእርግጥ ቁጥርነቱ ጎልቶ ከታወቀ በእርግጥ ዋጋ እንዳለው በሐቅ ከታወቀ የትም ቦታ ቢገኝ ያጠቅሙ ጸደቀ ማለት ነው ባጭሩ ስሌቱ ጠለቀ የዘመናት ሂሱም አለቀ ደቀቀ በእርግጥም ማለት ነው universal ሆነ ቁጥርነቱ ታውቆ በሐቅ ከታመነ ሁለገብነቱም በየትም ሰፈነ ሊቃውንተ ቅምር ያልጀብራ calculus የዑደተ ኮከብ የታላቁ universe የምንዝሩ ሼሚ የጠቀሉ ፊዚክስ የአካል ኪነ ጥበብ የረቂቁም ነፋስ የነ ኮምፒውተር የነ ኤሌክትሮኒክስ የኃይሉ ብርሃናት የአናቶሚ ቀስቀስ ይህ ዓለም ቁጥር ነው የሚሉ በመንፈስ ለዜሩ ፎርሙላ ያወጡት እነ ጀምስ ለሰይጣኑ ሳይቀር የቀመሩ ድግስ እንዳቃታቸው ነው አጅሬ ያዜሮ ምንነቱ ታሽቶ ሲፈርጥ ተመርምሮ የደረሱበት ሀቅ ሁሉ ተመክሮ የሚያሳየው ኩነት ያው ነው እንደ ድሮ ምንም ያልተሻለ ከአምናው ዘንድሮ ታምኖ ከታወቀ ቁጥርነቱ በርግጥ በየትም ቦታ ላይ ይችላል መቀመጥ ዋጋው ሳይቀነስ ሳይረዝም ሳይቆረጥ ከሙሉ ስቴቱ ጋር በኖረ እንደ ፈርጥ ሲያንጸባርቀና ሲያበራ ውጭ ውስጥ ቀድመ ነጥብ ሆነ ወይም ድረ ነጥብ ምን እሴት እንዳለው ምንነቱን በአግባብ ከዚህ ውሳኔ ላይ ሰዎች በመነሳት ብዙ ተናግረዋል የዜሮን ምንነት ጥቂቶች ያሉ አሉ ብታምኑም ባታምኑም አልቦ ለእግር እንጂ ለራስ አይስማማም ሌሎችም ያሉ አሉ ዜሮ አይጠቅምም ለፊት ከበስተጀርባ እንጂ የሚመክት ግፊት ብዙዎች ብለዋል ዜሮ የኋላ ቅርስ ሺህ ጊዜ ቢገባ ግንባር የማይሰጥ ነፍስ የሁሉ አስተያየት በጠቅል ሲነገር ዜሮ ፊት ከዋለ የለውም ቁም ነገር ዜሮ ከኋላ እንጂ ግንባር ላይ አይጠቅምም ከተባለ ዘንዳ በሊቃውንት የትም ታዲያ ለምን ይሆን የሱ ቀደም ቀደም ካጸደቁ ሁሉም ያልቦን ጓሮ ቦታ ከቶ ለምን ይሆን የዜሮ ድንፋታ ግንባር ካልሆንክ ብሎ አድማ የሚመታ በሚፈጥረውም ጦስ ሰው የሚያንገላታ ተፈጥሯዊ ስፍራው ከሆነ ከጀርባ እረ ለምንድን ነው በግንባር የገባ የሴቱ ማስገኛው ከሆነ ባጓሮ ማን ድከም ብሎት ነው ያድንባዣም ዜሮ ከመሰሎቹ ጋር መዋተቱ አብሮ ማን ቅበጥ ብሎት ነው መዋተቱ በፊት በእርግጥ ከታወቀ ዋቃ የሚያገኝበት በስተኋላ ካለው ከተመደበለት ከተፈጥሮ ቦታው ሚኖር ምን አለበት ምድረስ ዜሮ ሁሉ ምን ነው ቢያስብበት ያለ ቦታው ገብቶ ለዛውን ከሚያጣ ምን አለበት ዜሮ ከግንባር ባይወጣ ኢትዮጵያዊው አሃዝ ጥንቱንም ሲሰራ ዜሮ እኮ የለውም በሰሌዳው ተራ absent category ተብሏል ሲጠራ የፈረንጅ ምሁር መርምሮ ሲያወራ ዜሮ ብሎ ቁጥር በጭራሽ የለንም ጥንታዊ ባህላችን መዝግቦት አያውቅም እንዳይጠቅም አውቀው ድሮውኑ አባቶች እንዳይደርስ አድርገዋል ከነባር አሃዞች አሁን ኋላ ዘመን ሊታወቅ የበቃ ዜሮ እኮ ባዕድ ነው ያስገባው መጢቃ ባዕዳኖች ናቸው ገፋፍተው ያስገቡት ከታች ላይ ብለው ወስደው የሰቀሉት ዜሮ ግን ከጥንቱ ባዕዳን ወጥ ነው በሀገራችን ግንባር ቦታ ያልተሰጠው ምንም አልቦ የሚል ትርጓሜ የዋጠው ከጥንት ከመሰረት በፊደል ሰሌዳ ሰፍሮ ካልተገኘ ማንግባ ለውዳ ግንባር መለጠፉ ተነስቶ ከሜዳ ኧረ ምን አኑን አለው ደርሶ ፊት አውራሪ አልቦይ እየተባለ ሲሆን በቁም ቀሪ በቀመር አናት ላይ በድፍረት ሰፋሪ ባዕዳን የጫነው አይናውጣ መሰሪ ይሉኝታ ቢስ ደፋር ቁንጥር ጦማዳሪ ቁጥር ሳይደገፍ ብቻውን የማይቆም ዜሮን ምን ይሉታል ተከስሶ ደቆም በተቀጽላ እንጂ የማይወጣው ጥቅም በነጠናለቱ የባዶ ጥርቅም ስለዚህም ነበር ብለው የመከሩት መሰድህን አክብር ቦታህን ተመልከት ስለዚህም ነበር ያሉት ተስተካከል ከተፈጥሮ ውጪ ወጥተህ አትድበልበል ስለዚህም ነበር ያሉት ምክር ስማ ከመሰልህ እንጂ ከሌላ አትስማማ እሱ ግን ያሉትን ምክርን ሁሉ ንቆ ከግንባር ቁጥር ጋር አለ ተደባልቆ የተመከረውን በጭራሽ ረስቶ ከፊት ላይ ይገኛል ራስ ተጠግቶ ገና ቁጥርነቱ ጭራሽ ሳይታወቅ ሺ ገዳይ እያለ ዛሬም አለ ሲደርቅ ዜሮ ቁጥር ነው ወይ የሚለው ጥያቄ ማጦዙ ተገልጿል እንዳስካሪ አረቄ ታዲያ ቁጥርነቱ ገና ሳይታወቅ ምን ይባላል ዜሮ የሰውን ልብ ሲያደርቅ አእላፍ ሺ እያለ የወገን ልብ ሲያወልቅ የታይቷቸው ይሆን የጥንቶቹ አባቶች ዜሮን አልቦ አድርገው የነደፉ ቁጥሮች እንዳይረብሽ ብለው የአሃዝ ቤተሰቦች በእርግጥ አውቀው እንደው ይህም ማድረጋቸው ምንኛ ጠቢባን ሊቃውንትም ናቸው ዛሬም የሚያደርገው ጥንትም የታያቸው እነዚያ ነቢያት ትንቢት እንጀራቸው ለትውልድ ሲያስተምሩ እንከን የሌላቸው ይሄኛ ትውልድ ሽምብራም አይዘራ መጠርጠር አያውቅም በማያውቀው ስራ ዝም ብሎ አጋብሶ ከውጪ ሲያመጣ ዜሮን እንኳን ተውም ከገባ ሰው ጋጣ እንዳል ሰብስቦ ጠራርጎ ቢያስገባ ይሸናበት ጀመር ዜሮ ሳይቀር ደባ ለቃቅሞ ካስገባው ቀላሉ ገለባ ምን አይነት ፍዳ ነው ያጋጠመን ጣጣ ለቁጥር ማሟያ ተብሎ ቢመጣ ዜሮ እንኳ ካቅሙ የሰው አይን አወጣ እነዚህ ፈረንጆች ምንኛ መርዝ ናቸው በእኛ የሌለውን ብለው ይኑራቸው ገፋፍተው ኳኩለው ዜሮን መስጠታቸው በተለየ ጥበብ ከመጣ ጀምሮ በባዕዳን ግፊት አጅሬ ያ ዜሮ እንዳሸበረ አለ እስከዚህ ዘንድሮ ዜሮ በጓሮ እንጂ ማርገጃ አያምርም ታዲያ ለምን ይሁን ከበስተፊት መቅደም የተረቱም አሉ በዜሮ ሁኔታ አይተው ተመልክተው የያዘውን ቦታ አሁን የታለና እንደ ዜሮ ሞኝ ልቅደም በማለቱ የሆነ ቡናኝ ከቶ ይገኛል ወይ እንደ ዜሮ ዳባ በቀደመ መጠን የሚሆን ገለባ በዓለም ላይ ያለ ወይ እንደ ዜሮ የዋህ ፊት አውራሪ ሲሆን በልምራ የሚጮህ ዘመናዊም አሉ መጻሕፍት የጻፉ በዜሮ ምንነት የተፈላሰፉ ዜሮ ቁጥር ነው ወይ ጉዳይ የሚሞላ ወይስ አጫፋሪ የሚያረግድ ለሌላ በራሱ ባህሪ የማይፈይድ መላ ቁጥር በስተኋላ በጨመረ መጠን ያያ ዜሮን ጥቅም አለ ወይ የማያም አስርና መቶ ወይም ሺህ ለማለት ይኖር አይመስለኝም የማያውቅ በእውነት የሚዘንበው ሲሳይ የጸጋው ብዙነት ዜሮ በስተኋላ ሲገባ በስርዓት ከአበውም ወገን የመከሩት አሉ ተቀባይ መስሏቸው ዜሮን ሲያባብሉ ጠርተው አይሆንም ቀደም ቀደም ማትበል እንደ ዜሮነትህ ቦታህን ተከተል ጀርባው ይሻልሃል ወለም ዘለም ስትል ምንም ፋይዳ አትሰራም በተግባር ስትታይ ፊት አውራሪ ሆነ ስትቀርብ በአደባባይ ትሪሊዮን ሆነ ቢሊዮን ለማለት ኳትሪሊዮን ሆነ ሚሊያርድ ለማስላት ያላንተ እንደማይሆን አምነዋል ሊቃውንት። ይህንን ውለታ አልቻሉም ሊክዱት። ግን ለዚህ ውለታ የበቃኸው በርግጥ ግንባር ሆነ ሳይሆን እንዳሻህ ስትማግጥ በግርጌ ሆነህ ነው ስለሰራህ በግልጥ። ስለዚህ ማይሆን ፊት አውራሪ የሚል ካላበደ በቀር ዜሮን ፊት የሚያውል መዓት ዜሮ ቁጥር በስተፊት ቢንጋጋ ከቶ ምንም አይጠቅም አይኖረውም ዋጋ። ከበስተኋላ ግን ሲመጣ በተራ የሚሰጠው ጸጋ አያልቅም ቢወራ። ዜሮ ዜሮ ዜሮ ዜሮ ዜሮ ሁለት በዚህ አቀማመጥ ሲደረደር ከፊት ሁለት ዜሮ ዜሮ ዜሮ ዜሮ ዜሮ ከሚለው ጋር በንጽጽር ሲያዩት ግልጽና ጉልህ ነው ያላቸው ልዩነት። ዜሮ ከፊትና በስተኋላ መግባት። ኳትሪሊዮን ዜሮ ከፊት ቢደረደር ዋጋ ቢስ መሆኑን ያስረዳል ምስክር። አንደኛው ምሳሌ ኋላ ዘሉ ቁጥር። በዚህ ምሳሌ አንጻር ሁለተኛ አይነት ጀርባ በመግባቱ በቁጥር ኋላነት ማንም ይረዳዋል ጸጋዋን በረከት። ቀንድ እኮ ብረት ነው በስተፊት ቢከሰት በብርቱ ጉልበቱ የሚችል መመከት። ዜሮ ግን ደካማ ልፍስፍስ ቢጤ ነው መቶው ተጨፍልቆ አንድ እንኳን ማይወጣው። ሊቃውንተ ቀመር አጥንተው ሲያትቱ ምሁራነ ቁጥርም በፊት እንዳሉቱ የዜሮን ሀተታ ምንነት ሲፈቱ የእነሱኑ ጠቅሶ ይሻላል መዝጋቱ። በመሪ ቦታ ላይ ዜሮ ከዳበረ ዋጋ አጣ ማለት ነው። ያጀሌው ከሰረ ግራነኝ እያለ በግራ ከገባ ረከሰ ይሏል ያ ዜሮ ገለባ። የፊት ነኝ እያለ ቢሆን ፊት አውራሪ እንዲሆን ይወቀው የጠላ ቅራሪ። አሻፈረኝ ብሎ ቢገባ በግንባር መረዳት አለበት እንደሆነ ያይናር ማናለብኝ ብሎ ቢሰብር በስተፊት ክብረት እንዳያገኝ መረዳት አለበት ከውርደት በስተቀር ለሚያሳየው ድፍረት። በትምክት በእብሪት እጅግ ተወጥሮ የምድቡን ቦታ ቢተው አያ ዜሮ በስተኋላነቱን ቢተፋው አንቅሮ ማወቅ ግዴታው ነው መሆኑን ዘንድሮ ሲሞሉት የሚፈስ ሽንቁሩን ማሰሮ ሰው ሁሉ የሚለውን አቃሎ ከናቀ ፊት አውራሪነቱን ይዞ ካጸደቀ መቅማጣ ማለት ነው ዜሯችን ደቀቀ እስከ መጨረሻው ወላልቆ አለቀ ስለዚህም መከር የሰው ቃልም ይስማ ወላልቆ ከሚቀር ከቁጥር አውድማ ቢመከር ይሻላል ወላልቆ ከሚቀር ቦታውን ጠብቆ ከነ ክብሩ እንዲኖር መንጠራራት ትቶ ግንባሩን ከሚመኝ ይሻለዋል ጀርባው ያቅሙን ብቻ እንዲያገኝ ስለዚህም ነበር ስለ ዜሮ የሚያውቅ ከልቡ ሰው ያለው ሰው አትመጻደቅ ለፊት አውራሪነት አትሆንም አትድረቅ ይህ ሁሉ ምክርና ተግሳጽ ሲጠቃለል ማካተት ይቻላል በውሱን ኃይለ ቃል logic ስለሌለው ማስረጃ መስካሪ በስተፊት ቢገባ ምንም ካልሆነ አፍሪ ዜሮ ይሻለዋል ባይሆን ፊት አውራሪ
ነፃነትን ልትወልድ ሀገሬ ምጥ ላይ ናት። ለሀያ ስድስት ዓመት ሶስት ጊዜ አርግዛ ነፃነቷን ልትወልድ በምጧ ተይዛ በወያኔ አጋዚ በግፍ በቅጥቀጣ ወልዳ ላፈር ሰጠች፣ ሀገር ያልታደለች። እናም ለአራተኛ ጊዜ አሁንም ምጥ ላይ ነች።
ሹሪ የበሊ ትግራይ ቁርዳቾ ወጥን ከይጉ ኮልበይ ኩጭፍታ
biyya koo bilisummaa dhahu ciniintuu irra jirti. ውበቷን አጥፍቶ ወያኔያው ካንሰር ፍሬ እንዳታፈራ ተቀጥቅጣ በዘር ለብዙ ዘመናት ተንጣ ተንጣ ተንጣ ተንጣ መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥ ላይ ናት በሬዎቿ ሕይወቱ ነፃነት ልትወጣ ነፃነት ስጨኝ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥ ላይ ናት። በአራቱም ዓለም ያላችሁ አስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳያስወረዳት አብራችሁ አምጡ ስልፋሽ ጉልበት ሆኗት አሞ ዳር እስከ ዳር ቁሙ ይገናግልሽ በሏት ሀገሬ ምጥ ላይ ነች። My country is in labor to deliver freedom. Yes, freedom. ለአስርተ ዓመታት አርግዛው የነበር ነፃነት ልትወልድ የእንግዴ ልጅ ልትቀብር ወያኔ ልትወርድ በቁሩት ልጆቿ እየተደገፈች አወዳድ እስከ ዳር ቁም ይገላግልሽ በሏት ሀገሬ ምጥ ላይ ነች።
حرية دي سبع قرشة وطن كيف قوي بيكون جبتها
biyya koo bilisummaa dhahuuf ciniinquu irra jirti. Ayidoo shuddaa garee ልትገላገይ ነው። አመጣል ቅጠሉም አብሮ ሽያማጠ ነው። ከባራ ፈንጋዩ ወያኔያዊ ስርዓት ጠዋትና ማታ ልጆቿን እንደ በግ ከሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳ እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ ተንጣ መለስ ብሎ ዘቦ ደግሞም እንዳይመጣ ምጥ ላይ ናት ሀገሬ በልጆቿ ህይወት ነጻ ልትወጣ። አዎ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረቅ አራት ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፍርስ አዋገሬ ምጥ ላይ ናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነፃነት ልትወልድ ሀገሬ ምጥ ላይ ናት ብየቶ ቢልሱማ ረሁም ጭንቁ እረጅርቲ ነፃነት ስጨኜ ገኘኛ መጥ ጠበጠና ነፃነት ልትወልድ ሀገሬ ምጥ ላይ ናት አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አምጣ ሀገሬ ምጥ ላይ ናት። አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት ሀገሬ ምጥ ላይ ናት።